ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው?
ኮድ ሁሉ ስፖርት አውጥቼ እንትን ኮድ መጥቶልኝ ማውጣት ፈልጌ ነበር ቤቴ።
ጥያቄዎት ምንድን ነው? ኮድ አልመጣለትም ነው?
አይ ኮድ መጥቷል። screenshot አድርጌው እም፣
በቴሌ ብር እንትን መጫወት ፈልጌ ነበር ሁሉ ስፖርት እኮ እዛ ላይ እኮ አለ። wallet ውስጥ ይገቡና
አ፣ ስላልገባኝ ነው።
wallet ውስጥ ሲገቡ deposit እና withdraw የሚል አለ። ማስገባት deposit የሚለው ላይ አማራጮችን ተጠቅመው ወደ ሁሉ ስፖርት account ኦት ገንዘብ ማስገባት ይችላሉ። ያሸነፉትን ለማውጣት ደግሞ withdraw የሚለውን በመጫን እዛ ላይ ባሉት አማራጮች መርጠው ለእርሱ የሚስማማዎትን በዛ ማስወጣት ይችላሉ።
እሺ፣ አመሰግናለሁ።
እሺ